hello hello አቶ መሐመድ ወይ ወይ ልኬልዎታለሁ ቴሌግራም ላይ እዛ ላይ ላኩልኝ።
እሺ ቴሌግራም ግራም ላይ ጽፌልዎታለሁ እዛ ላይ ላኩ።
እሺ እሺ ያው እየጠበኩሽ ነው።
እሺ እንትን ይቻላል አ እንትን መንጃ ፍቃድ ይቻላል አ
እሺ መታወቂያ የለዎትም?
አይ መታወቂያው በ- በዚህኛው አመት አላሳደስኩትም ምናልባት ይዤ ነው።
እሺ አልኩት። ሁለቱንም ይላኩት።
እሺ እሺ ሁለቱንም ልኳለሁ መንጃ ፍቃድ እሱና ፎቶውን።
እሺ እሺ
እሺ